hello አቤት መሰለን አብሮ ይስጥልን። እግዚአብሔር ይመስገን። Donkey Tube ነው የደወሉት። ምን ልርዳዎት?
አዎ ድንቅ ነው። አይ በቃ ባለው ነገር በፌደራል የሚያቀርባቸው እና ድንቅ ልጆች ምናምን ነገር ስለ- በጣም ስለተደሰት ነው።
አሀ፣ እሺ እሺ፣ እናመሰግናለን።
አዎ፣ እና ደግሞ አንዳንድ ገጠመኞች ምናምን ነገር በህይወታችን ያሉ ነገሮች ምናምን እሱ እንኳን ከዚህ አይመስለኝም የተጻንኩት ሊሆን ይችላል። በዚህ ገጠመኝ ላይ ምናምን እሺ በ- ምናምን በዚህ ቀርቤ ምናምን ትንሽ ደስ ይለኛል እና ደግሞ content ን ባገኘው ራሱ በጣም የሚሰራቸው ስራዎች ደስ ስለሚሉ ደስ ይለኛል።
እሺ፣ እናመሰግናለን ስለ አስተያየቶት።
አዎ፣ ይህን እንትን ለማለት ነው።
እሺ እሺ፣ እናመሰግናለን። መልካም ሉት እሺ፣ ለሁላችንም እሺ